लीला
આવે लीला આવે ሌላ
આવે ቴሉ ሰላም ጤና ይስጥልን ቴሌቪ
አቤት ጤና ይስጥልኝ ሰላም ነው።
አለን
አይ ይሄ በየቀኑ ሁለት ሁለት ብር መቀጣራ ይሄ ምን እንደሆነ እኔ አላውቅም።
እሺ ቴሌቪ ጌም ነው ጌሞቹን ያ?
ሲጫወቱ ሽልማቶች አሉት
አረ በየቀኑ በየዕለቱ ሁለት ሁለት ብር አረ ይሄ መቼ ነው የሚወጣው? ይሄ?
እሺ ለማቋረጥ ፈልገው ነው ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉ ስድስት ቁጥር ላይ ለማቋረጥ የሚል አለ
እ?
ስድስት ቁጥር ላይ
እሺ